ሄሎ ጤና ይስጥልን ችብችብ ደውለሽልኝ ነበርማ። ሄሎ አሁን ነው የተደወለሉት? ይቅርታ አዎ ደውለሽልኝ ነበር። አዎ ግሩፕ ፈጥሬ ነበረ ትላንት።
እሺ አግ- አገልግሎቱን ከፌስቡክ አይቼ አዝዤ ነበር ኦርደር። እስቲ እሺ እስቲ ያው እንትን ለማለት ነበረ።
ኦኬ እውነት ነው ግሩፓን አይደለም ሞላ?
የሚለውን ግሩፕ አልሞላልኝም። ሊቃጠልብ ነው ብላን የደወለችልኝ።
አዎ ፌል ሊያደርግቦት ነው። ሁለት ሰዓት ተሆኖ አዎ።
ድል ነበር አይደል ኦርደሩ?
አዎ አዲስ ሰፈር ነኝ ያለሁት። ያው እስከ ሰዎች ጋር ብዙም አልታወኩም እዚህ ሰፈር ካለ ብዬ ነው። እንደዛ ነው ስለዚህ አማራጭ ማግኘት አይችሉም ማለት ነው።
እ ማለት ስሞላ ይሙላ ችግር የለውም።
እሺ ካልሆነ ግን fail ነው የሚያደርገው። ያው refund እናደርግሎታለን።
እሺ እሺ እሺ እሺ እሺ መልካም ቀን።
ማለት ያው እሺ።